ጤና ይስጥልኝ። ሪፖርት ነው ከምን ልርዳው?
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አሜን። ቅድም ደውዬላቸው እንትን ቴሌግራም ላይ ላከል እንደኝ ብለኝ ልኬላቸው ምን አላለኝ መልስ አልሰጡኝም። ሁለት መቶ ሀምሳ አምስት ድሮ አድርጌ ትናንት እንትን አለ እሺ፣
አልተመለሰም።
እሺ፣ አንድ ጊዜ በዚህ ስልክ ነው።
አዎ በዚህ ስልክ ነው። ቴሌግራም ላይ ካጣችሁ ሀይል በልሽ አሁን ብዬ ነው ካልሽ ሁሌ
የለም ቴሌግራም ላይ
እሺ፣ ላክልሽ አይደል? ኃይል በልሽ?
አይ በል
እሺ ያው ነው የሚያስፈልገው። ገባሽ?
አንድ ጊዜ ጠብቆኝ። ጆኒ ኖት።
አዎ ጀምሪ ነው።
እሺ ጆኒ ተላልፎሎታል። መልስ ስናገኝ እናሳውቆታለን።
እሺ።
እሺ